ጤና ይስጥልኝ ሁሉ ስፖርት ነው በምን የምንረዳው።
አ transaction history ልከፍተው ብዬ ጭራሽ አይከፍትም። ከዚህ በፊትም ከፍቶልኝም አያውቅም።
logout login አድርጉና ይሞክሩት።
ግን በ- በ- ማለት ሁሌ ሞክረዋለው እሱ አይሰራም። እ፣ ያው እናንተ ጋር ብታዩት አይሻልም?
የማይሰራሉትን ፎቶ አንስተው ይላኩ ቴሌግራም ላይ
የማን ፎቶ? የኔ?
አይደለም የማይሰራሉትን transaction history አይሰራም አላለም።
አዎ።
እሱም ፎቶ አንስተው ይላኩ
Okay። ሁሉ ስፖርት account አችሁ ስንት ነው?
ዜሮ ዘጠኝ ሰባ ስምንት
Okay፣ ቆይስ አንዴ። ዜሮ
ሰባ ስምንት ሰባት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
አስራ ዜሮ ስድስት እሺ